ሄሎ
hello ጤና ይስጥልን።
ይስጥልን።
ከጅፕ ነበር ደውሎ እሺ ዛሬ የሚመጣ item አለው ተረክ አዎ ተረክበናል። አዎ ግን መስጠት አልቻሉም አይደለ?
እ፣ ኮድ አልሰጡትም አይደለ? driver ኡ ኮድ እኔ ማለት app አላገኘሁትም።
በቃ አሁን ከተረከቡ ነው ይሰጦታለሁ። ችግር የለውም። እሺ እሺ እና እንትን ቦን የሚባለው ነገር አለ ወይስ የለም? ፕሬስ ሲደረግ እያንዳንዱ item ላይ አለ እንዴ?
ምን ነበር ኦርዶት ምን ነበረ? ከጨረሱ የለም። አምስት item ከሞሉ የለም።
okay አምስትም ከሞላ የለም አምስት item ከሞሉ ከዚህ በፊት የለም። አምስት በፊት አምስት item ከሞላ የለም አዎ እስከ አምስት ማለት ብቻ ነው አልገባ እስከ አምስት item ብቻ ነው።
አምስት ከአሁን ጊዜ በፊት አምስት ጊዜ በቃ አምስት ጊዜ ድንች፣ ሽንኩርት፣ ቲማቲም እያለ አምስት ከሞላ እ፣ በቃ ጨርሰዋል ከዛ ማለት ነው።
በኋላ ምን ነገር item bonus የለም አዎ እስከ አምስት ድረስ ብቻ
እሺ እሺ እሺ በቃ ነው።
እ፣